hello
hello፣ ጤና ይስጥልኝ።
አብሮ ስትልን ከ Flintstone ውስጥ ነበር የደወልኩት።
ወይ ከዚህ በፊት ስለ share ጉዳይ አውርተን ነበር እና ወደ ቢሮ መጣለሁ ብሎን ነበረ።
እ
እ፣ መጣለሁ ስላሉ ምናልባት ዛሬ ከቻሉ ብዬ ነበር።
እ እ?
ዛሬ ከቻሉ ብዬ ነበር መምጣት ወደ ቢሮ።
አሀ መምጣት ከቻልኩኝ
አዎ ከቻሉ እ፣ እንዲመጡ ነበረ።
መቼ ልምጣ?
በተመቹት ቀን ዛሬ ይችላሉ።
እ፣ ከየት ነበረ?
ከ Flintstone Homes
Flintstone Homes። okay okay። ዛሬ በቃ ሰሞኑን ልምጣ።
አዎ፣ ባለፈውም ሰሞኑን ብለውኝ ነበር እና ምናልባት አሀ አልተመቸኝም። አዎ፣ ከስራ ጋር ትንሽ እ፣ መቼ ልደውሎት የሚመችዎትን ቀን አሳውቁኝና እ፣
የሚመች- ልደውልሎት በቃ ሮብ ልምጣ። ሮብ
ሮብ አዎ።
እሺ እሺ አዎ፣ እሺ እሺ